ሄሎ
ሄሎ፣ ማንዱ ይደናደ አቤት እግዚአብሔር ይመስገን። ሀና ነኝ። እሺ፣ ሰጡ ሄሎ ወይ ወይ፣ ሰጡ ማክሲም።
አ- አይ ገና እየተሰራ ነው እሺ፣ አቅርብልኝ እስኪ።
እ ማን ነው ማውራት የሚችል የሚችለው ይህ-
ሄሎ ሄሎ ሄሎ፣ ጤና ይስጥልኝ። ማክሲም ነው ወይ እ እ ወይ ወይ፣ ማክሲም ነው አ ማክሲዮን ማክሲም ነው አይደለ?
አ እሺ፣ ከቢው ነበር በኦርደር ነምበር መቶ ሶስት ስልሳ ሁለት ሰማንያ ሁለት አይ በቃ ሁለት ደቂቃ ብቻ ነው የሚፈጅብኝ። ይኸው ሰርቼዋለሁ። አይቆይም፣ ይደርሳል።
ቶሎ ስጭልኝ እሺ፣ ሰዓት እየሄደ ስለሆነ።
እሺ ሁለት ደቂቃ ብቻ ነው፣ ምንም አይቆይም። ሰርቼዋለሁ፣ ጨርሻለሁ።
እሺ እሺ።
እሺ
ሄሎ
ወይ ሄሎ፣ ይሰጡሃል። እሺ በቃ ሁለት ደቂቃ ብለኛለች።
እሺ እሺ እሺ ቻው።